ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤ hello
account ኤ እምቢ አለኝ እኮ
ምንድን ነው የሚልህ?
password ኡ ነው የረሳሁት።
password ኡ ረስተኸው ነው? register አድርገህ ነበር?
አ
ከፍተህ ነበር account ረስተኸው ነው?
አዎ password ኡ እኮ ረሳሁት።
እ እ?
password ኡ ነው የረሳሁት።
እሺ forget password የምትል አለች ከታች ላይ እና እሱን ስትነካው ስልክ ላይ እሺ።
SMS code ይላክላል። እሺ message እሺ ከዛ እሱን ኮዱን ስታስገባው ይከፍትልሃል፣ reset ያደርግልሃል፣ እንደ አዲስ ይገባልሃል።
እሺ እሺ እንደዛ አድርገህ ሞክረው።
እሺ፣ thank you።
እሺ መልካም ምሽት።